ግሪንፒስ የበራ መረጃ ማዕከል እባክዎት ምድር ጆ
ጤና ይስጥልኝ።
ጤና የ- ይስጥልኝ።
ከባህር ዳር ማነው ከድሬዳዋ ባህር ዳር ታይልኛለህ?
ከድሬዳዋ ባህር ዳር አዎ እሺ፣ አንድ ደቂቃ ይጠብቁልኝ። ልጆች አየሽ ይፍጥናል። ዋው ነው
ከድሬዳዋ ባህር ዳር ባህር ዳር ነው ያሉኝ? አ?
አዎ አዎ one way እሺ።
እዛ አዲስ አበባ ነው። ቀጥታ አለ እንዴ? ቀጥታም ይሆን እኮ አሁን በደንብ ነው የሚሰሩት። ግን ብዙ እናያለን፣ በ application ኑም እናያለን እ? ብዙ አለ።